ጤና ይስጥልኝ። እሺ አልነገሩኝም የት አካባቢ እንደሚገኝ።
ሞጆ ኤልሻዳይ ሞጆ መስቀለኛ ማለት ነው።
እሺ ስ- እ፣ ድራፍት ማሽን ነው አይደል የተበላሸው?
አዎ የድራፍት ማሽኑ ነው።
ምንድን ነው አላቀዘቀዝን ያለው ምንድን ነው የሆነቦት?
እኔ እንጃ አላሽከረክርም ማለት
አሀ መጨመሪያና መቀነሻው ነው።
አይደለም። አረ ሞተሩ ሞተሩ አይሽከረከርም።
አሀ እሺ ጥያቄዎትን መዝግቤ ወደ ጥገና ባለሙያዎች አስተላልፍ ያለው ላምረዳ ነገር አለ።
ሌላ መረጃኝ የለም። ይህንን ብቻ አስጠኝል።
እሺ ስለል እናመሰግናለን። አገልግሎት ኖሮት ሀሳብ እና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡኝ ማለት